Hello? Hello? Hello? Hello?
Hello.
Which you someone at the
አርብ ማታ ዲፖዚት አድርጌ ብሎ ከውሰት አልገባልህም አልገባልህም ብሩ
ምን አልከኝ?
ብሩ አልገባልህም ወይ
ብሩ ብሩ አልገባልህም ወደ አካውንትህ አ
እሺ የ Best Bet ስልክ ቁጥር ንገረኝ
አንድ ዜሮ ዘጠኝ እሺ
ዜሮ ዘጠኝ እሺ
ዜሮ ዘጠኝ ብላል?
አዎ ዜሮ ዘጠኝ ድጋሚ ዜሮ ዘጠኝ ነው አ አይደለም እሺ ዜሮ ዘጠኝ ሰባ ሰባት ሰባ ሰባት ስልሳ ሰባት ሰባ ሰባት
ሰላሳ ስምንት ሰላሳ ስምንት ሰላሳ አርብ ማታ ነው
እሺ ስንት ብር ነው መቶ ሀያ መቶ ሀያ መቶ ሀያ መቶ ሀያ ብር አ